ሰበስክ እንዴት ብለን ሄሎ ጤና ይስጥልኝ። ቃል ኪዳንም ከቢስት ቤት ምን ልርዳው?
ሰላም ናት ሰላም ምን ልርዳው?
አለን። አሁን ትናንትና እ አሸነፍኩ አንድ ጨዋታ ኦንላይን ነበረ። ከዛ ደግሞ ነው?
ዋጋውን አዎ እሺ አልታረመም?
እ ይሄ- ይሄ ቁጥር ነበረ። ከዛ ደግሞ ዋጋውን ደግሞ ሺ አምስት መቶ አስራ እረፍ ነበረ።
እኮ withdraw አድርገው ነው ወይስ
ይሄ ስልክ withdraw ነው ያደረጉት?
አላ- አላረኩም።
እሺ ትኬቱ አልታረመም?
አዎ እሺ ትኬት ID ወይ cashier ኮዱ ይንገሩኝ። እሺ
zero nine ይሄ ስልክ ነው።
አይ በስልክ ሳይሆን ኮዱን የትኬቱን ኮዱን ወይም ደግሞ ID ውን ይንገሩኝ።
እ ID ኡን ትቀራላት አዎ የትኬቱን ብቻ
ትግል ትግል ትግል ተሳሳር ትግል ገልጉ ስትገሪ እሺ
ከታች ካሸር ኮድ ተሳሳተ።
የሚል አለ። ካሸር ኮድ የሚለውን ይንገሩኝ።